በጥጣ ምሽት በደማቅ ሁኔታ በአይኔት ዞራለች መውደዴን ለማትጋት አጥብቆ ፈላጊን እንዳላ ተረድታ ልብ አፍኖ ፍቅሯን ቀረ በዝምታ ልቤ ብልጥ አፍቃሪ ደርሶና አፍቆታጋይ የውበት ተረቺ የመውደድ አገልጋይ ከማብሰለስላት ነግሪያት በሆነ ሰውም ባልገመተኝ ፍቅሬም ባልገነነ የፍቅሯ እንዳይቀር የልብ ታዛዧ መሆን ነው ያገኘሁት ዘዴ ተገልጾላት ቢሆን ተደባብሶ ባይቀር እንደ ፍቅሬ ሩጫ መቼ በለጥ ነበር Amen.